የደንኪሲው
ሰላም እንዴት ነሽ።
ሰላም ነው።
እግዚአብሔር ይመስገን። እንዴት ነሽ?
አሁን ደውለን ነበር። በ CBE በ banking mobile መክፈል ይቻላል ብለን ነበር እና አዎ
account ኡን
ኢትዮጵያ ንግድ ባንክ ቢኒያም መለሰ በሚል link link ኡ ላይ አለ account።
OK፣ በሱ ነው የምንከፍለው?
አዎ ቢኒያም መለሰ የሚል account አለ።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ።